ብሎን ግን አይተነው
ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም ነው?
አለን አለን። ከኢትዮ ቴሌኮም ነው የደወልኩት።
እሺ
አቶ ሙረዲን አይደለ? ሙረዱ አማረ። አ የኢትዮ 130 lucky ሶስት ጨዋታ ተጫውቶ ነበር።
እሺ ኢትዮ ቴሌኮም ያመጣው ያ ቅርብ ጊዜ ያስተዋወቀው product አ
አ የዛ የ50 ሺህ ብር አሸናፊ ሆነዋልና አ
አዲስ አበባ ነው ያሉት።
አ
ስለዚህ የቸርቸር ጎዳናን ያውቁታል። ቴዎድሮስ አደባባይ ጋር ያለው ኢትዮ ቴሌኮም ቸርቸር ጎዳና
ያውቁታል። ይሄ- ቴዎድሮስ አደባባይ ጋር ያለው
አ
አዎ፣ ከዛ ጋር ነው ሽልማቱን መጥቶ የሚወስዱት። የዛ ከቸርቸር ጎዳና ጋር የኢትዮ ቴሌኮም የሽያጭ ማዕከል አለ እና ሶስተኛ ፎቅ ላይ መጥተው ሽልማት መውሰድ ይችላሉ። እ፣ እስከዛ ድረስ ግን የምልክሎት የቴሌግራም link አለ። እዛ ላይ ፎቶዎትንና መታወቂያዎትን ይልካሉ። እሺ
እሺ
አሁን ልክሎታለሁኝ የቴሌግራም link ኡን እዛ ላይ የእሱን ID እና መታወቂያ የቀበሌ ታደሰ እና ጉርድ ፎቶ አድርገው ይላኩልን። ሽልማቱን ደግሞ በአካል አሁን ያልኩት ቦታ ቸርቸር ጎዳና ጋር ያለው ቴዎድሮስ አደባባይ ጋር ያለው ቴሌ ሶስተኛ ፎቅ ላይ መጥተው መውሰድ ይችላሉ።
እሺ
እሺ